hello ጤና ይስጥልን Best Bet hello
አይሰማም አባ?
እሺ ይሰማል። እሺ ጤና ይስጥልን
አብሮ ይስጥልን። withdraw ለማድረግ ከስንት ብር ጀምሮ ነው withdraw ማድረግ የሚቻለው?
withdraw ለማውጣት ነው አዎ አዎ።
እስከ ሀምሳ ሺህ ብር ማውጣት ትችላለህ። upgrade ይደረጋል።
minimum ኡን ነው እያልኩ ያለሁት።
minimum ኡ ሶስት መቶ ብር ከሶስት መቶ ብር ጀምሮ
ሶስት መቶ ብር ጀምሮ ነው ማውጣት የሚቻለው።
አዎ፣ ማውጣት የሚቻለው ከሶስት መቶ ብር ጀምሮ።
አይ፣ እሺ፣ ተመሰግናለሁ።
ችግር የለውም።
አይ